Hello ጤና ይስጥልኝ ቃል ኪዳን ኢንተርስቲ ምን ልርዳው?
ጤና ይስጥልኝ ቃል ኪዳን አብሮ ይስጥልኝ ምን ልርዳው?
ትናንት ማታ ላይ withdraw አድርጌ ነበር ሁለት ሺህ ብር እሺ አልገባም።
አልገባም።
እሺ በዚህ ስልክ ቁጥር ነው?
በዚህ ቁጥር አይደለም።
እሺ ስልክ ቁጥሩን ይነግሩኛል?
ዜሮ ዘጠኝ እሺ ዜሮ አምስት
እሺ ስልሳ አንድ እሺ ሀምሳ አንድ ሰማንያ አራት
እሺ አንዳንድ ሺህ ብር ነው አይደለ?
አዎ እኮ እሺ process ላይ ነው ይገባሉት።
ዛሬ ልጠብቅ።
አዎ ይገባል። አዎ ትንሽ ብዙ transaction ስለበዛ ነው system ኡ ላይ ይገባሉታል። እየገባ ነው።
መልካም እሺ።
እሺ መልካም ቀን።